ስለዚህ ያለ check አድርጊልኝ እስኪ ቦነስ ምን አልከኝ አባት?
ካሻዎች ልንገርሽ እና bonus check አድርጊልኝ።
እሺ ንገረኝ።
እሺ አስራ ሁለት እሺ አስራ ሰባት አስራ ሰባት አስራ አንድ እሺ ሰባ ሰባት
እሺ የበርንማውዝ እና የሉተን ታውን ጨዋታ postpone ስለሆነ ሀያ አራት ሰዓት መጠበቅ አለብን። እሺ እሺ እሺ ከዛ በኋላ ቦነስ ካለ ይለቅልሃል። ወደ ከሆነ ወይ ይሆናል ማለት ነው።
እሺ ስለደወል እናመሰግናለን። መልካም ቀን።
thank you